ሰላም ጤና ይስጥልን ችብችብ።
hello hello፣ አቤት።
ቅድም ደውዬ ነበረ።
እሺ፣ እሺ።
አንቺን ነበር ያገኘሁት።
እ አዎ እኔ ነኝ አዋራሁት አዎ ነበር።
የተሳሳተ order ነው እንትን ነበረ። ለነገ አይመቸኝም። ስለዚህ ለሮብ ይሁን እነዚህ order ኦች ሁሉም ለሮብ ይሁኑና okay።
ሌላም እጨምርበታለሁ።
ስለዚህ ለእሮብ እንድናስገባሉት ማክሰኞ ያስታውሱናል። ይቅርታ።
ችግር የለውም። ማክሲም ማክሲም ሌላ order ም ስለማድረግ አ ስለ እነዚህ አይደሉም አይደል የሚመጡት ይበሰብሳሉ አይደሉም፣ ስለሆነ አይደሉም። ሌላ ነው የሚመጣው።
በቃ ጥሩ ቀን አልኩልኝ። ዛሬ አስቀይማችሁኛል። ቀኑን ሙሉ ይቅርታ በጣም።
ፕሮግራሜን አዛብቶብኝ አዎ፣ ልክ ቁጭ ብዬ ነው ያልኩት። እሁዴን ነው ያበላሸው።
ይቅርታ በጣም እሺ፣ እናስተካክላለን። ማክሰኞ ጠዋት አካባቢ ደውሉልንና እሺ እስከ ቀጥታ ስንት እሮብ ሰዓት?
እንዲመጣ እንድናረጋለን።
እሺ order ኦችንም ብጨምር አብሮ መሄድ ይችላል አይደል?
አዎ፣ እዛ ማክሰኞ ዕለት ይዘዙ ቶሎ በጠዋቱ complete ይበሏቸው አንድ ላይ እንዲመጡ።
እሺ አስታውሳለሁ ደውዬ። እስከ ስድስት ሰዓት ባለው ባስታውስ በቂ ነው።
አዎ፣ አዎ፣ በቂ ነው እንደዚህ።
እሺ እሺ እሺ፣ መልካም እሺ።